ጤና ይስጥልኝ። ጉዳዩን ሕዝቅያስ እባላለሁ። በአቋም እላለሁ።
ሰላም እንዴት ነው?
እግዚአብሔር ይመስገን።
የዛሬ ሳምንት ምናምን በዚህ ስልክ ደውዬ ነበርና እም፣ ከዛ ተመዝግቤ እንደውልሻለን ተብዬ ነበርና መቼ ነው እሮብ የሆነ ኔትወርኩ መሰለኝ አስተካካ ጥሪ ገብቶብኝ ደውዬ ነበር፣ ግን ምንም የሚነሳልኝ ነገር የለም። ምናልባት ቀጠሮ አልቀጠራችኝም፣ ግን አ፣ ተመዝግበው ነበር ግን አዎ።
አዎ በዚህ ተመዝግቤ ነበር።
okay፣ የምዝገባው ወቅት ላይ አልነገሮትም ነበር። ሁለት ሰዓት ተኩል ላይ ማክሰኞ ወይም ሐሙስ ሁለት ሰዓት ተኩል ላይ መምጣት እንደሚኖሩበት።
አይ እንደዛ ሳይሆን ወይ ሐሙስ ወይ ማክሰኞ ቀጠሮሽ የትኛው ነው? ሐሙስ አሉኝ ደውለን እናሳውቅሻለን ነው ያሉኝ።
okay፣ ሐሙስ ማለት ተ- ተነገ ወዲያ ማለት ነው።
በዛኛው ሳምንት ነበር የተመዘገብኩት ኦኬ ኦኬ ሳይሆን ማለት ነው የዛሬ ሳምንት ነው የተመዘገብኩትና እንደውልሻለን ነው ያሉኝ።
okay። ስለዚህ አሁን ሐሙስ መምጣት ይችላሉ? የፊታችን ሐሙስ ሁለት ሰዓት ተኩል ላይ
እ፣ ሁለት ሰዓት ተኩል ነው አዎ፣ ሁለት ሰዓት ተኩል ላይ ነው።
እ፣ አድራሻችን ደግሞ ጎተራ ፔፕሲ ፋብሪካ ፊት ለፊት ወደ ውስጥ በሚያስገባው ኮብልስቶን ከፖሊስ ጣቢያው ዝቅ ብሎ ነው ያለው እና እ፣ ሐሙስ ሁለት ሰዓት ተኩል ላይ ሲመጡ ስልኮትንና መታወቂያ ይዘው መምጣቱን እንዳይረሱ።
እ፣ ዲጂታል ነው ያፈልገው አዎ፣ የቀበሌ መታወቂያ
የዲጂታል ነው ወይስ የክልል ቃል?
አይ መታወቂያ ይሁን እ፣ የተማሪ መታወቂያ እና የስራ መታወቂያ አይሆንም። ከዛ ውጭ ያለው ይሆናል።
እሺ፣ እሺ፣ እሺ፣ መልካም ቀን።
አመሰግናለሁ።